Hello ጤና ይስጥልኝ። ሻካ ቢስኩት ምንድን ነው?
ቁጥር እንድትያዝ ነበር cashier code ልንገርህ።
OK እሺ።
አስራ ሶስት ሀምሳ አራት
አስራ ሶስት ሀምሳ አራት አርባ ሁለት ሰማንያ ሰባት አርባ ሁለት ሰማንያ ሰባት
አዎ።
እሺ አንዴ ጠብቁኝ። ምንድን ነው እየሆነበት?
Hello Hello
እንድትሄድ ብዬ እኮ ነው ማ- ጨዋታው አልቋልና እሂድ ብዬ ነው።
OK ምንድን ነው ጥያቄዎት ደንበኛችን?
ውጤቱ ጨዋታው አልቋልና ለመሄድ ፈልጌ ነው ውጥ- ውጤቱን OK ውጤት ነው የማያሳየውት?
እና cashier code ኡን ልንገርና ይልኝ
አዎ፣ ሀያ ብር ቦነስ ለቀሉታል።
እና ወድቄያለሁ ማለት ነው።
ያው ሀያ ብር አግኝተዋል። እሺ ደንበኛችን እናመሰግናለን።